ቁጥር አለ።
ሄሎ
ሄሎ ሄሎ።
ሁሉ ስፖርት ነው የምንረዳዎት።
ትናንትና ብር አስገብቼ ነበር ወደ ስፖርት account ኤ ላይ እና withdraw ማድረግ አልቻልኩም። ቴሌብር የሚለው አማራጭ ጠፍቷል። withdraw ማድረግ የለም።
እሺ እ system ኣችን update እየሆነ ስለሆነ ነው። ወደ ከሰዓት አካባቢ ሞክሪ ይሰራል።
ከሰዓት
አዎ ለጊዜው system ኡ update እየተደረገ ስለሆነ ነው። ከሰዓት ላይ ይጀምራል። ጨመራል።
አዎ እሺ እሺ።
እሺ መልካም ቀን።